hello ጤና ይስጥልኝ አብሮ ይስጥልኝ።
እንዳለ አዎ፣ ከ Afriwork freelance ኢትዮጵያ ነበረ የምንደውለው።
እሺ፣
እሺ ድምፆ ትንሽ ርቆብኛል፣ ይቅርታ።
እሺ፣ የ- እሺ፣ በ website developer vacancy ያወጣችሁ ነበረ።
okay፣ እሺ።
pending payment ላይ አግኝተ ነው ነበር እና ያስቸገራችሁ ነገር ካለ ለመጠየቅ ነበረ።
okay፣ ይሄ በሌላ በኩል አገኘን እና ተውን። እሱን cancel okay።
ማድረግ ይቻላል?
አይ ችግር የለውም ቦቹ experience ስለሚያደርጉ እ፣ እሺ፣
በሌላ እንደዚህ።
platform አግኝተው ነው።
አዎ፣ እሺ እኛም platform ሲጠቀሙ የሚያስቸግሩት ነገር አለ።
ይላል።
እሺ የሚያስቸግሩት ነገር ሲኖር ይደውሉልን። እሺ እሺ፣ እሺ መልካም ቀን።
እሺ።